የለም የለም።
ሰላም ሰላም ነው።
አለ እግዚአብሔር ይመስገን።
እግዚአብሔር ይመስገን። cash register ለመጠየቅ ነበረ። memory full ከፍዬ ነበር።
እሺ ስንት ብር ነበር ልደውልልሽ።
የከፈልሽው?
እ ስንት ብር ነበር ዘጠኝ።
የከፈልሽው?
ዘ- ዘጠኝ ሺህ ምናምን ብር
እሺ የማሽን ቁጥር ትነግሪኛለሽ?
አስራ ስድስት ሀያ አምስት spelling ኡንም አንድ ላይ አደርገሽ እ spelling ኡን ፒ ፒ ሰናይት ነሽ? እዛ የምመጣው ነኝ ካወቅሽኝ። የዚህ ዓለም የሚል የዚህ ዓለም የጎሳዬ ነው አዎ የዚህ ዓለም የሚለው ጎሳ የሚለው ሳይሆን የዚህ ዓለም የሚለው ወረቀት እጅሽ ላይ የለም?
ወረቀት እጄ ላይ የለም።
እሺ
ከቻልሽ OK።
ከእኔ እ፣ ጠይቂልኝና ነ- አናግረሻት ካለቀ?
ነበረ? አሪፍ አዎ ነበር።
እና ለሄለን ነግሬያት ደውዪልኝ በቃ ብላኝ ነበር።
እሺ እሺ TIN number ሽን ልደውል መልሼ?
ንገሪኝ። ቆይ ቲን ቲን ነምበር?
number ሽን ንገሪኝ።
ሁለት ዜሮ ሁለት ዜሮ ሀምሳ አራት ሀምሳ አራት
ዘጠና አራት ዘጠና አንድ ሁለት ዜሮ ዜሮ ሀምሳ ስድስት አራት አስራ አምስት ዘጠና አራት ዘጠና አዎ ዘጠና ነው አይደለም ሁለት ዜሮ ሀምሳ አራት ዘጠና አንድ ዘጠና አንድ እሺ ዜሮ ስድስት አስራ አምስት ዜሮ ስድስት አስራ አምስት እሺ check አድርጌ አሳውቅሻለሁ።
እሺ እሺ እሺ